الكلام الفرصة مفهوم الرد
ሄሎ
ሄሎ
እሺ ሰላም ነው እግዚአብሔር ይመስገን ምን ልርዳዎት
እንትን ሁሉ ስፖርት በቴሌ ብር ሞላ ነበርና አሁን ግን available አይደለም አዎ እየሰራ አይደለም ስልክ ልስጦትና በዛ በቴሌ ብር ያስተላልፉልናል እኛ እናስገባሎታለን
okay እንደዛ ይቻላል አዎ ስልክ ልስጦት
በዚህ ስልክ ነው
ስልክ ልስጦት ያዟ እርሶ ነው እኮ የሚያስገቡት okay ዜሮ ዘጠኝ ሰላሳ ሁለት
እሱ ጋር እንዴ
ሰላሳ አምስት
ሰላሳ ስድስት አረ ሰላሳ አምስት
okay ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ
okay ሙሉ አይደለም ግን እ
ዜሮ ዘጠኝ ስንት አልክ ሰላሳ ሁለት ሰላሳ አምስት okay እሺ እሺ
ከዛ እንትኑን አ
ያስገቡበትን ደረሰኝ አ የደረሰኙን ይላኩና ቴሌግራም ላይ ከላኩ በኋላ እኛ እናስገባሎታለን። ቴሌግራም አካውንታችን ያውቁታል
ማለት እንትኑ ሁሉ ስፖርት ነው መጀመሪያ መሞላው አይደለም?
አ ከውስጥ ጋር አይገናኝም። ይሄ deposit አይደለም የሚያደርጉት ወደዚህ አዎ።
ስልክ deposit ያደርጋሉ። አሁን በሰጠሁት እሺ deposit ከዛ ያደረጉበትን ደረሰኝ ፎቶ አዎ።
አንስተው ቴሌግራማችን ላይ ይልኩልናል፣ እኛ እናስገባሎታለን።
okay እሺ እሺ ሁሉ ስፖርት ላይ ማለት ነው አዎ ሁሉ ስፖርት አካውንታችን ያውቁታል።
የኔ
የእኛን አካውንት ቴሌግራም ያውቁታል ወይ? ደንበኛችን አይሰማም።
በቃ የኔ ሆ- የኔ አካውንት ላይ ካስገባችሁ ችግር የለውም በዚህ- ደንበኛችን ቴሌግራም ላይ እስካላስገቡ ድረስ እ, አይገባሎትም። ለዛ ነው እኮ እየጠየቅኩት ያለሁት።
ግን በቴሌግራም እኮ ነው ያገኘው ሲጀመር ስልኩ
እኮ ቴሌግራም ሁሉ ስፖርት ያውቁታል ወይ ስለውት እኮ ምንም እየመለሱልኝ አይደለም። አዎ ነው የሚባለው።